ስትወደኝ ስወዳ ስኖር በደስታ አንዲት ቀን ሳይከፋን ሁሌ ሳቅ ጨዋታ እህትና ወንድም መስለን ለተመልካች ስንማር አንድ ላይ ቆየን ብዙ ዓመቶች በሁለታችን ሀሳብ ቆርጠን ለመጋባት ዘመዶቿን ቢያሉኝ ስላለኝ ድህነት ላገኛት ብታገል ብወርድም ብሞጣ ምርጫው ገንዘብ ሆነ ከጣባት የላምጣ አሃ በቃ ተለየችኝ አሃ ብትወድም ባትወድም አሃ ለሰርጓ ጠራችኝ አሃ እርኩኝ አልቀረሁም አዬ አዬ ዋ ሰው መሆኔ ገንዘብ አለ ያየ ዳ በመሆኔ አዬ አዬ ዋ ሰው መሆኔ በንባ ተለያየ ዳ በመሆኔ አይሎ ጋ እያለ ሰርገኛ ሲገባ መጣችን የፍቅር ኧረ ወዴት ልግባ ጀመረች ለቅሶዋን አይኖቿ አይኔን ሲያየው የመለያያችን መሆኑ ስታውቀው አይኖቼ ስላዩ አይኖቿ ሲያለቅሱ ሸሚዝ ከረባቴ በንባወዝ ራሱ ብንለፋ ብንደክም ፈጽሞ አልሆናለን አልቋደና ሰንብቺ በንባ ተለያየን አሃ በንባ ምንጭ አይኖቿ አሃ አይኔን እያየችኝ አሃ ተሰናብታኝ ሄደቻኝ አሃ በንባ ተለየችኝ አዬ አዬ ዋ ሰው መሆኔ ገንዘብ አለያየን ዳ